ጤና ይስጥልኝ የሚለው comment ልስጡ።
ቪዛ ለመመዝገብ ፈልጌ ኦንላይን ቪዛ ለመመዝገብ ፈልጌ
ቪዛ ነው ወይስ ፓስፖርት?
ፓስፖርት ፓስፖርት።
አዎ እሺ፣ website ኡን ፈልገው ነው?
አዎ እሺ፣ ይጻፉ ልንገሮት።
OK ልጻፍ?
አዎ እሺ እሺ ንገሪኝ።
W W W
ደብሊው ኦኬ ደብሊው ደብሊው ሶስት ጊዜ ማለት ነው።
አዎ ሶስት ጊዜ እሺ Ethiopian
ኢትዮጵያ
Ethiopian ይሄን አለው መጨረሻ ላይ።
N አለ። እሺ አዎ ፓስፖርት እ፣
ፓስፖርት አሉ እ፣ አዎ services service።
services S አለው እሺ መጨረሻ ላይ አባል። እሺ እሺ እ፣ dot GOV
GOV። እሺ dot ET
ET አዎ በዚህ ነው።
አዎ space ሳያደርጉ ይጻፉትና እ በዚህ ገብተው ኦንላይን መመዝገብ ይችላሉ።
thank you thank you እሺ መልካም ቀን።